ነው። ሰላም ነኝ።
ወይ ሰላም ሰላም ነው አለን። order ይዤ ነበረና ሚለው ሰላሳ ሜትር ነው እሺ ግን ሀያ አራት ሀያ አራት ነው ሰው የደወለለት ሀያ አራት ነው የሚመጣው አለ።
Okay customer ያለው ሀያ አራት ነው። ንገረኝ order ነበርክን።
order ነበረ። እሺ እሺ ሰላሳ ሶስት ሰማንያ አንድ ሰላሳ ሶስት ሰማንያ አንድ ሰማንያ አንድ እሺ አ እሺ check አድርግልሃለሁ። እሺ እሺ ይሄ ደዋላ ወይስ የሞተረኛ ነው?
አይ ኬት ከሰሚት የት ነው ያለው?
ከሰሚት ሰው የት ከሰመት ደውለለት ሀያ አራት አለኝ።
ሀያ አራት አዎ።
OK አንዴ ቆይ ፋሲካ ከሰሚት አ?
ሀያ አራት የሞተረኛው ይሆናል እንዴ? ይሆናል አይደለም? እሺ የሞተረኛ ከሆነ አትሰራው?
አዎ እኔ አልሰራውም።
እሺ በቃ አንዴ customer እናስጠይቅና ሙባረክ እ፣ እደውልልሃለሁ የሞተረኛ ከሆነ ይወጣልሃል።
እሺ እሺ